ቤት አለሁልሽ።
የበላይ ጸሐፊ ስልክ አለሽ እንዴ?
ኧረ እኔ የለኝም።
የማን ልጅ?
የራሱ የበላይ ደስተሽ ማነው ስሟ?
ሳቀው አይደለም እ?
ሳቀው ነው እኮ ስትስቅ ስማ የበላይ ጸሐፊ ያለልሽ ነበር። ሳቀው እ፣ የመ- የማዕዚ ስልክ ል ነበር ሳቀው ነው።
ሸንገቴን አሞኛል። እኔ ምን በጣም ነበር አይደል?
ብር ቅዝቃዜው ቢሮ ስገባ ያመኛል። በቃ ውጭ ደህና ነኝ።
በቃ የቡዳ መድኃኒት ውሃ ታጠኝ።
ሙቄ እኮ ውሃ ይሻሉ አንገቴ ላይ አይ ሲታይ የቡዳ መድኃኒት ታጠኝ።
ቀበሪችውን ላጣ
ለምን መሰለሽ እንደዚህ አድርጋ
ወይ እንዲህ እውነት ነው ያማኛል።
አይዞሽ።
ለማንኛውም ወይ አሳገኝ ነው የሚልሽ እ?
አሳገኝ ነው መቼም ነው ለፊት
ላድርግበት ለፊት እ፣ ስልክ ይወራል እኮ ኔትወርክ ማለት ለገብር ያለ ኔትወርክ ጠፋሽ።
ማለት ነው።
ወይኔ እሺ እሺ